ሄሎ ጉድ አፍተርኑን ካፒታል ፋር ዙፋን speaking how may help you please ዙፊዬ እንዴት ነሽ?
ሰላም hello ወይ ቃል እንዴት ነህ?
አማን ነው አይደል?
እግዚአብሔር ይመስገን።
አለን አለን። እየተጠቀምሽበት ነው ስልኩ?
እስካሁን አልተጠቀምኩበትም። በ land በዛኛው ነው እየተጠቀምኩ ያለሁት።
ሰው አልደወለም አይደለ?
አይ ሰው አልደወለም። አዎ የሆኑ ልጆች ገና እኮ መች እንትን ተባለ።
አዎ ልጆቹን ነግረናቸው አዎ እንትን check ይደረግ ምናምን ስላሉኝ ነው። ቅድም check አስተካክለውት ነበር ሚኪ እያለ አዎ።
አዎ አዎ እዚህ- mute እየሆነ ነበር። አዎ አዎ አይ witness ጋ ሆኜ እኮ እዚህም ይጠራል። already already ከጠራ እዚህም ጋር ሆኖ እየሰራ ነው ማለት ነው።
አዎ ቀድሞ ያነሳው ጋር ነው የሚነሳው።
ቀድሞ አይደል?
ያነሳ ነው። አዎ ልክ ነሽ። አዎ፣ አዎ በቃ እሺ።
እሺ እሺ ቃል እሺ